Hello hello አቤት አቤት።
approve እንድታደርጊ ነበር። አሁን ደውዬ ተቋረጠ።
እሺ ቤት ቤት
በዚህ በደወልኩበት
ይሻላል። ስንት ብር ነው?
እ፣ አሁን የቀረው ወደ I think መቶ ሰባ መቶ ሰባ አካባቢ ነዋይ withdraw ያደረግከው ስንት ብር ነው?
እኮ የተወሰነውን approve አድርጋልኝ ነበር። የቀረውን አላደረገችልኝ። መቶ ሰባ ሺህ ብር አሁን የቀረው
እሺ ያው ሁሉንም approve አድርጊልሃለሁ። processing ላይ ናቸው። ትንሽ ጠብቃቸውና ይገባሉ። እሺ እሺ፣ አመሰግናለሁ።
ሻባስ ስለደወልክን አመሰግናለሁ። መልካም ቀን